ጤና ይስጥልኝ።
አብሮ ይስጥልን።
ሰላም እባላለሁ ከአሪፍፔይ ነው የምደውለው። አቶ ዳንኤል ነው?
አዎ ዳንኤል ነኝ። አዎ ጤና ይስጥልኝ። የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍፔይ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነው። ዝግጅቱ አሪፍፔይ በሚሰጣቸው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመረቅበት ፕሮግራም ነው። ዝግጅት የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ፣ አመሰግናለሁ።
ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቾታል?
አዎ ይመችኛል። አዎ።
እሺ፣ text ይላክልዎታል እና እዛ ላይ link አለ። እዛ ላይ ገብተው reserve ማድረግ ይችላሉ።
እሺ፣ አመሰግናለሁ።
እሺ፣ በጣም ጥሩ ጊዜ ሰጥተው ስላዳመጡ እናመሰግናለን። መልካም ቀን።
እሺ፣ thank you እሺ